ጤና ይስጥልኝ። ስፖርት በኩል ልርዳ
ትራንስፈር አድርጌ ነበርና አልገባም ብለኛል።
ቴሌግራም ላይ ነው ልከዋል እንዴ?
አዎ ቴሌግራም ልኬዋለሁ። ሳንቲም ፔይ የሚል እነሱም አናባግራቸው ብለውኛል።
ቴሌግራም ላይ አይ እኛ ቴሌግራም ላይ ልከውልናል።
አይ ሳንቲም ፔይ የሚለው ባ
እሺ ቴሌግራም ላይ screenshot ያርጉና transaction ኑን ቴሌግራም ላይ ያጋ ይላኩልን።
ምንድነው? በምን contact ነው?
እዛው የ website ኣችን ላይ የጥያቄ ምልክት እኮ አለሎት የቴሌግራማችን account
እሺ፣
እዛ ጋር ያገኙታል።